ሄሎ ሄሎ
ወዬ፣ ሰላም ከችፕችፕ ነበር ምደውለው።
አቤት።
ከችፕችፕ ነው ምደውለው።
እሺ፣ እሺ።
እ፣ ይቅርታ ዛሬ ሽንኩርት ደርሷችሁ ነበር አይደለ?
አረ አዘን ነበር አዱ ነው አይመስለኝም።
እ፣ የ group ኡ አጠቃላይ አስራ አምስት ኪሎ ታዞ ነበረ እሺ፣
በሀያ ስምንት ማለት ነው።
ሀያ ስምንት ማለት በአበሻ ነው አይ በፈረንጅ
የፈረንጅ ሀያ ስምንት okay፣ April ማለት ነው።
አዎ እሺ፣ እና አስር ኪሎ ማነው አስራ አምስት ኪሎ ኤልፎራ ሽንኩርት order አድርጋችሁ ነበር በ group እሺ። አዎ፣ አዎ፣ አንዳንድ ሰው ጊዜ መጥቶላችኋል?
ይመስለኛል። አዎ መጥቶላችሁ?
መጥተዋል። እኔ ቦ- ስራ ቦታ ነበርኩኝ ግን እ፣ ተቀብሏል። እዛ የዛኔ ተቀብሏል።
ማን ነበር የተቀበለ? ይቅርታ እርስዎ admin ነዎትና ለእርስዎ ነው የሚደውሉት driver ኦቹ።
አይ admin አይደለሁም እኔ አማኑኤል አይደሉ እርስዎ አይ አይደለም፣ አይደሉ?
አይ አይደለሁም እሺ አማኑኤል ተቀብሏል።
እኮ ተቀብሏል እኮ ደርሶናል። እኔም እኔም የኔ ድርሻችን ደርሶናል።
okay፣ እሺ እሺ፣ በቃ እሺ።
እሺ